ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው?
አሁን ካይሆን አንብብላት። እግዚአብሔር ይመስገን።
ብሩክ ነው ታደል?
አ ብሩክ
እ ከ We Plus Solution company ነው የደወልኩት እኔ
እሺ።
እ እና company ው እ የሞባይል መተግበሪያዎችን create እያደረገ እ ከስልሳ በላይ service ኦችን በአንድ እ ማለት የሚይዝ መተግበሪያ create አድርጎ እየሰራ ነው ያለው እና እም፣ ስልሳ በላይ service ኦች አሉት ካልኩ መሀል የእናንተ ፈርኒቸር አንዱ ነው ማለት ነው። እና እሱ ላይ እንድትመዘገቡ ነበረ። ምንም አይነት ክፍያ የለውም፣ በነፃ ነው። እንድትመዘገቡ ነበር።
ከስልሳ በላይ ስትይ አልገባኝም።
ስልሳ በላይ service ኦች አሁን ለምሳሌ የተሽከርካሪዎች አለ፣ የፈርኒቸር፣ የሬስቶራንት፣ የካፌ፣ የሱፐር ማርኬት እና የመሳሰሉት ወደ ስልሳ የሚሆኑ service ኦች አሉና እም፣ ከእነሱ መሀል ፈርኒቸር አንደኛው ነው እና እም፣ በሱ የና- እንድትመዘገቡ ነው። ከ- በ application ኡ ደግሞ ብዙ እ፣ ከሰላሳ ሺህ በላይ user ኦች አሉት። አሁንም እየጨመረ ነው ያለው እና እሱ ላይ እ፣ ቤታችሁ እንትን እናንተ የምትሰሩት service promote ይደረግላችኋል። ከዛ ደግሞ customer እ፣ ወደ እናንተ እንዲመጣ እናደርጋለን ማለት ነው
እሺ።
እና እ፣ ግን እንትን አለ ምን እንትን application አይደለ አፕሊኬሽን እኮ አፕሊኬሽን ቴሌግራም link ኡ ትልኪልኛለሽ?
link ኡን እሽ እልክልሃለሁ። በ normal text እልክልሃለሁ።
እሺ በቃ normal text ላኪልኝና ጋብቻ አየዋለሁ። እ?
አዎ እና link ኡ ምናልባት ጥያቄ ወይም ደግሞ አስተያየት አለ ስትሞክር እምቢ ያለ ነገር ካለ
እም፣ ደውለክ እ፣ ትጠይቀናለህ ማለት ነው።
በቃ ይቻላል። እሺ እሺ እሺ። መልካም ቀን። አመሰግናለሁ።
እም፣ እሺ እሺ። ይኸውልህ፣ እሺ እ?
እሺ።
እኔም ጨርቁ